ጤናችን ልስፖርት እባኮ የምልወደው ሌላ
ሁሉ ስፖርት እባኮ የምልወደው ቀደም ደውዬ የላችሁ ነበረ ብር ትናንት ትራንስፈር አድርጌ ነበር
እሺ
ወደ አካውንት ያልገባ ዊድሮ አድርጌ ነበረ አልገባልኝም። ግን ቅድም ቴሌግራም ቴሌግራም ላይ ላይ ልከዋል?
ቴክስት አድርጌ ልኬላችሁ አልነበረ?
ቴሌግራም ላይ ልከዋል አዎ ልኬ ያለው ገብቶ ተመልሷል አላችሁ አልተመለሰልኝም።
በየትኛው ስልክ ነው ቴሌግራም ላይ ላኩት በዚህኛው አስራ ዘጠኝ ቤት
እሺ በድጋሚ አስተላልፍ ይሉታለሁ እ በድጋሚ አስተላልፍ ይሉታለሁ እሺ እሺ እናመሰግናለን።